hello ሰላም ነው? hello
አይሰማም?
ይሰማል።
ቤት ቆርጠን ነበር ቲኬት እና አንድ ቡድን አልተጫወተም። መደራደር ፈልገን ማለት ነው።
okay። የ PSV ነበር ነው?
አዎ ከግሬንዴ ጋር
አዎ፣ ትናንት ነው አይደለ?
አዎ ትናንት
አዎ፣ እንትኑ በ weather ምናምን መሰለኝ ተራዝሞ 24 ሰዓት መጠበቅ ይኖርበታል።
ለመደራደር ጨዋታው ሲራዘም ጨዋታው 24 ሰዓት ጠብቆ ካል- መልሶ rematch ካልተደረገ void ይደረጋል። ስለዚህ አሁን ዛሬ ትናንት አሁን አራት ከአርባ አምስት ከነበር ዛሬ አራት ከአርባ አምስት ላይ ይታረማል ማለት ነው።
እና ስለዚህ ከዛ በፊት ም- ምንም ነገር አይቻልም ነው።
አዎ ሌሎቹ ከታረሙ በቃ አዎ።
24 ሰዓት ብቻ ጠብቀውት void ይደረጋል። ራሱ system ኡ void ያደርገዋል። hello እሺ በይ- የሚጫወቱ ይመስልሃል ግን አንተ ባንተ ሀሳብ እ
የሚጫወቱ ይመስልሃል አንተ?
አይ አይ፣ ህጉ እኮ ነው ላይጫወቱ ይችላሉ። ብዙ ጊዜ አይጫወቱም። እንደውም ግን ህጉ ምንድነው በ24 ሰዓት ውስጥ rematch ካልተደረገ በሚለው ነው void የሚደረገው። ከተደረገ የዛ ጨዋታ result ይታያል፣ ይወሰዳል ማለት ነው።
እኔማ ባይጫወት እንዲህ ራሱ ደስ ብሎኛል። አሁን ለምን መሰለህ በቃ አስጠላኝ። እንደገና ደግሞ እኔማ ታሻውት ማለት ፈለጉ።
okay አሁን ሌላ ሁሉ ታርሟል።
አዎ ታረማል። ሁሉም እኮ አልፏል።
እንደዛ እንደዛ ከሆነ ከእርሱ ምንም አይጠበቅም። just መጠበቅ ብቻ ነው። ያኛው ጨዋታ void ይደረግና odd ዋ ትወጣለች። odd ዋ አንድ ትደረጋለች። በቃ win ም lose ም አይደረግም፣ void ይደረጋል።
እሺ ከዛ እንዳታርግ።
የቀረ- ችግሬ አይ ህጉ ነው የቀረው። በቃ ይታረማል ማለት ነው።
እሺ ወንድሜ፣ እሺ፣ እሺ፣ መልካም።
እሺ፣ አመሰግናለሁ።
እኛም እናመሰግናለን። እሺ፣ መልካም።
አዎ አረሳህ።
እሺ